Hello
hello
ሰላም ለቤት ቤት
ዲፖዚት አድርጌ ለሁለተኛ ጊዜ እንደገና ዛሬም አስቀረብኝ አየር ላይ እስካሁን ይልካሉ ብሎ እስካሁን ዲፖዚት አድርገ ነው።
አዎ ዲፖዚት
እሺ ሜሴጇን ልካለ ነበር እንዴ ቴሌግራም ላይ?
ልክ ያለው የሁለቱንም ልክ ያለው የትላንትናውንም የዛሬውን እሺ በቃ ትንሽ ጠብቁን እሺ፣ እኛ እያሳወቅን ነው።
ቅድም ጀምሮ ነው እኮ ከአስራ ሁለት ሰዓት ጀምሮ አዎ እስካሁን።
አዎ፣ ይቅርታ በጣም
እሺ እንደገና ያሳውቁልኝ እሺ።
እሺ እሺ